ሄሎ ወይ ተቋረጠ። አሁን እያወራ
እሺ፣ ማን ልበል ስም?
በዚህ ቁጥር አሁን እያሳወቁ ነበር። hello hello
hello hello፣ አንዴ ጠብቀኝ። እሺ ሄሎ አንዴ ጠብቀኝ። ሄሎ ወይ አንዴ ጠብቀኝ፣ ላስተላልፍ ነው። እሺ
እሺ፣ ወደ ቴሌብር ነው የሚሉት አሁን የገቡት። ኦኬ፣ ኖ አሁን ያወራውን ሰው ሌላ ሰው ነው።
እንድታገኝ ነው። አዎ ቆይ አንዴ ጠብቀኝ።
ሄሎ ሄሎ
እሺ፣ እሺ፣ ሶስት መቶ ብር ያልኩኝ ነው አይደል?
አ እሺ፣ ተመልሰዋል። ትንሽ ወደ ቤስት ቤት አካውንት
ኦኬ፣ ወደ ቤስት ቤት አካውንት ተመልሰዋል። አዎ እሺ፣ ያኛው በቃ
ያኛው ነው ሪፖርት አድርገን የላችሁ ደን ያሉን በሰዓቱ ገብቷል አይደለም።
ማለት ነው። እስኪ ንግድ ባንክ ቼክ ታደርጓለህ አንዴ። እንደዛ እሺ፣ ሰዓት እዛ ላይ አልገባም። በቃ ችግር የለም። እሺ፣ እሺ፣ አናግራችኋለሁ ወይ ድጋሚ።
እሺ እሺ፣ እሺ፣ መልካም እሺ።